እናክብረው ኢየሱስን ሊከብር ይገባዋል እርሱ እግዚአብሔር ነው ከሁሉም ይበልጣል ብቻውን በዙፋን ከፍ ብሎ ላለው ያለ የነበረ ሚመጣው እርሱ በተራራ በሸለቆ በማግኘት በማጣት እግዚአብሔር እግዚአብሔር ነው ጌታ ኢየሱስ ኤልሻዳይ ነው እግዚአብሔር እግዚአብሔር ነው ጌታ ኢየሱስ ሁሉን ቻይ ነው ስጠው ክብርን ስጠው ስጠው ዝማሬን ስጠው ስጠው ልልታን ስጠው ስጠው ሽብሸባን ስጠው ይህን ኢየሱስን ከልብህ አምልከው በፍጹም ነፍስ ጌታህን ውደደው ይህን ኢየሱስን ከልብህ አምልከው በፍጹም ነፍስ ጌታህን ውደደው ምንድነው ማጉረምረም ማጉተምተም በጉዞ ይህኔ መሰለ መዳንተ ገልጦል በልስኪ ወንድሜ ተጓዝ እንጂ በርታ ፍጻሜ ክንዳምር የማታ የማታ በተራራ በሸለቆ በማግኘት በማጣት እግዚአብሔር እግዚአብሔር ነው ጌታ ኢየሱስ ኤልሻዳይ ነው እግዚአብሔር እግዚአብሔር ነው ጌታ ኢየሱስ ሁሉን ቻይ ነው የተጠራነው ለምድሩ አይደለም ከጭቃው ከአዳም ምንም ክብር የለም በእምነት የአብርሃም ዘር ተብለን ተጠርተናል በኢየሱስ ስም ጥምቀት አዲስ ዘር ሆነናል በተራራ በሸለቆ በማግኘት በማጣት እግዚአብሔር እግዚአብሔር ነው ጌታ ኢየሱስ ኤልሻዳይ ነው እግዚአብሔር እግዚአብሔር ነው ጌታ ኢየሱስ ሁሉን ቻይ ነው ስጠው ክብርን ስጠው ስጠው ዝማሬን ስጠው ስጠው ልልታን ስጠው ስጠው ሽብሸባን ስጠው ይህን ኢየሱስን ከልብህ አምልከው በፍጹም ነፍስ ጌታህን ውደደው ይህን ኢየሱስን ከልብህ አምልከው በፍጹም ነፍስ ጌታህን ውደደው